ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምልወደው
ቴሌብር ልኬ ከሁሉ ስፖርት ላይ ለመቁረጥ ወደ ከቴሌብር ወደ ቴሌብር አይደል የማወርደው?
በቴሌብር
አዎ ቴሌብር ላይ balance አስገባውና ለመቁረጥ እምቢ አለኝ።
ቴሌብር ላይ አይደለም ከቴሌብር ወደ ሁሉ ስፖርቶት deposit ማድረግ አለቦት።
እኮ deposit አላረግ አለኝ እምቢ አለኝ አጠፋው።
ምንድን ነው የሚለውት?
የለም ቴ- deposit የሚለው ላይ ቴሌብሩ መቀበያው ጠፋ ጭራሽ አለ
ነው deposit የለም ላይ አለ። አሁን ገብተው ይዩት።
አይቼው እኮ ነው ስለሌለ ነው ደንበኛችን አጠፋው።
ደግሞ ከናንተ- እያየሁት ነው የምነግሮት። ቴሌብር አለ deposit ላይ ሄሎ ካሽ ላይን እና ቴሌብር ነው ያለው። አሁን
እሺ በሄሎ ካሽ ይሰራል logout login ያደርጉና ይሞክሩት፣ ይሰራል። ቴሌብርም ይሰራል።
እሺ